Hello.
Mm, Hello, Hello.
Mr. Hello. hello አቤት አቤት።
ጤና ይስጥልኝ በድል እግዚአብሔር ይመስገን። አዎ፣ አቤት።
እም፣ ከ We Plus Solution ነበር የምደውለው
እ?
We Plus Solution
እሺ ባለፈው application ኣችን ላይ ተመዝግባችሁ ነበረ
እ፣ እሺ እም፣ እና አሁን የተመዘገቡ account ኦችን active ለማድረግ አንዳንድ ጥያቄዎችን እየጠየቅን ስለሆነ እምቢ አለ እኮ አልከፍት አለ እኮ አጠፋሁት። እኔ አክቲቭ አልከፍት አለ።
ያ active ስላልተደረገ ነው
እና አሁን እንደገና መጫን ነው። እሺ እሺ እሺ።
እ፣ ግን ምንም ስላላደረኩበት ምን ልጠይቅኝስ ይኖራል አልችልም። እሺ አይ አገልግሎት እ፣ እን- ለማስጀመር ነው system ላይ እየ- እየሞላን ያለ ነው። እም፣ ምንድን ነው የምትሰጡት አገልግሎት
ኤሌክትሪክ እ?
ኤሌክትሪክ ኤሌክትሪክ አዎ እሺ የድር- የድር- okay installation እሺ ምንድን ነው ድርጅት ስማችሁ ቢኤም ኤሌክትሪካል ሰርቪስ እ እ ቢኤም ኤሌክትሪካል ሰርቪስ ፒኤም ቢ ቢ ቢ ቢኤም
ቢኤም እም፣
Electrical Service እሺ ኤሌክትሪክ እሺ የት ነው አድራሻችሁ
አ፣ ወደ ሰሜን ማዘጋጃ ግን እንትን ነው እንጂ ስራችን site ላይ ስለሆነ አዎ ሰሜን ማዘጋጃ እም፣ ሰሜን ማዘጋጃ የቱ ጋር ልዩ ቦታው
አ፣ ማዛር እ
ማዛር
ባዛር
ማዛር
እም፣ ድምጽ ትንሽ ይታፈናል ይቅርታ አ፣ site ላይ ስለሆንኩ ነው። እሺ፣ እሺ contact person ማን ነው
በድሉ
እሺ በድሉ ማሙ እሺ በዚህ ስልክ ቁጥር ነው አ፣
እሺ እ፣ የስራ ቀን
እ፣ የስራ ቀን
ከሰኞ እስከ ቅዳሜ ከሰኞ እስከ ቅዳሜ እሺ ከስንት ሰዓት እስከ ስንት ሰዓት
ከሁለት ሰዓት እስከ አስራ አንድ ሰዓት overtime የምንልበት ጊዜ ነው።
እሺ ከሁለት ሰዓት እስከ አስራ አንድ ሰዓት እሺ እ፣ ንግድ ፍቃድ ወይ TIN number ወይንም መታወቂያ በፎቶ ማግኘት እችላለሁ
ልክ እንደ እ?
እንልካለን።
እሺ በዚህ ስልክ ቴሌግራም አላችሁ
አለ።
እሺ እ፣ እሱ ላይ መልእክት አስቀምጣለሁ reply ያደርጉልኛል
እንደ እሺ ፈቃድ ነው የምትፈልገው?
እም፣ አዎ ንግድ ፍቃድ ወይ መታወቂያ ወይ TIN number እሺ ሄል- መልእክት አስቀምጣለሁ እሱ ላይ reply አድርጉልኝ። እሺ አመሰግናለሁ።